Good morning. Thanks for calling Highland Granite Social Summit speaking. How may I help you?
ሰላም ጤና ይስጥልን።
አብሮ ይስጥልን።
ዊንታ እባላለሁኝ። ለ press release maximum መቶ ሰው የሚይዝ አዳራሽ ፈልገን ነበር።
ለምንድን ነበር ያለ?
press release ለጋዜጣዊ መግለጫ።
እሺ፣ እሺ።
ኦኬ ስለዚህ መልሼ ደውዬ ከ marketing department ላቀን ነው።
okay። እሺ ስልካቸውን ወይ ትሰጭኛለሽ?
ችግር የለውም። እኔ ደውዬ አገናኝታለሁ። አሁን የእርስዎን ቁጥር ልውሰድ? ዜሮ ዘጠኝ ይቻላል። ዜሮ ዘጠኝ ስልሳ ስድስት ስልሳ ስድስት አስራ አንድ አስራ አንድ አርባ ስምንት አርባ ስድስት አርባ ስምንት አርባ ስድስት ከየት ነበር?
ዊ ፕላስ ሶሉሽን።
እሺ፣ okay። እሺ ያው thank you።
የደወልኩልዎት።
እሺ
እሺ